hello hello፣ ጤና ይስጥልኝ።
ሰላም ነው አለ እግዚአብሔር ይመስገን።
አለን አለን።
ትናንት ተደውሎ ተቋርጦ ነበር።
አዎ ምን ነበረ?
ትናንት አውርተናል እኮ ስለ ከስኬት አይደለ አዎ ስኬት ቴክኖሎጂ። አዎ አውርተናል።
ምን ነበረ?
እንትኑ ነበር cash register ማሽናችን ማለት ነው እናንተ ጋር መጥተን አሳድሰን ነበር አሳድሰን ነበረ እም፣
አሳድሰን ነበረ። እዚህ አምጥተን ኮምፒውተር ላይ connect ስናደርግ አይከፍትም እንትን ሶፍትዌሩ።
እም፣
ከዛ ለሱ ደግሞ የሆነ ስልክ ሰጠሽኝና እሱን ስጠይቅ ደግሞ እም።
ማሽኑን ይዘህ ና እና እና አለኝ።
አሃ፣ ከኮምፒውተሩ ጋር አስቸግረው ስልክ ቁጥሮች ሰጥቼ ነበረ አዎ አዎ የሆነ support እንዲያደርጉ ሶስት ስልክ ሶስት ስልክ ቁጥሮች አዎ አዎ ወሰድኩና በቃ እሺ።
ለሱ ደወልኩና እ፣ እሱም እንዳለ አይሰራም ነገሩ ታውቃለህ። ከዛ ሶፍትዌር ድጋሚ ይጫናል እና ይዘህ ና ነው ምናምን አለ።
በቃ ይዘህ ና
እሺ እሺ እሺ እሺ አመሰግናለሁ።